Hello, ጤና ይስጥልኝ። Hello
ስራ መመዝገብ ነበር።
ምን አሉኝ?
በመመዝገብ ነበር ስራ።
እሺ ሙሉ ስሞትን ይንገሩኝ።
አሸናፊ ከፍ ያለው
አሸናፊ ተስፋዬ ከፍ ያለው ከፍ ያለው ከፍ ያለው። እሺ አሸናፊ የሚጠቀሙት ስልክ ይህንን ነው? ዜሮ ዘጠኝ አስራ ሁለት አርባ ስምንት ዘጠና ዘጠኝ ሀያ ስድስት አዎ አዎ እድሜዎት ስንት ነው?
እ፣ ሰላሳ ሁለት ሰላሳ ሁለት የመኖሪያ አድራሻዎት የት አካባቢ ነው?
ጮረንዳ አዲስ ሚካኤል
አዲሱ ሚካኤል ወደ ፓስተር ማለት ነው?
አ
እሺ በምን ሙያ ነው እኛ ጋር መመዝገብ የፈለጉት አሸናፊ?
እ፣ በአናጺነትና በ gypsum finishing ስራዎች አናጺነትና በጂፕሰም እሺ አ፣ ስያሜ አ፣ ይሰራሉ። እሺ እ፣ ሙሉ መረጃውን ይዣለሁኝ። አሁን የቴሌግራም ቻናል አለ እልክሎታለሁ። በሱ ላይ እ፣ እኛ ጋር ያሉ ስራዎችን post እናደርጋለን። link ኡን እልክሎታለሁ በ message እሱ ላይ እየተከታተሉ እ፣ ሰው ሊሰሯቸው የሚችሉ ስራዎች ካሉ ወዲያውኑ እዛ ላይ ባለው ስልክ ይደውሉልናል።
እሺ እኛም አንድ ቀን እዚህ ጠርተንዎት እ፣ orientation እንሰጥዎትና ለስራ የሚላኩ ይሆናል።
እሺ እሺ እሺ መልካም ቀን።
እሺ አመሰግናለሁ።
እሺ